Nice player. Chris Salome, you welcome, Luto.
አብሮ ይስጥልን እንትን ነበር ሌላ አቤት ደምያቸው እ ገንዘብ ከ በሙሳ አሪፍ ይደረግልኝ ነበር
ድምፆ ተቆራረጠ። ኬት ወዲህ ነበር የላኩት?
ከቫሙስ አካውንት እሺ፣ ወደ ቴሌብር ወደ ቴሌብር አ-
ተቀናሽ ተደረገቦት ደንበኛችን ከቫሞስ አዎ።
account ኡ አዎ አዎ ስሞት ማን ልበል
ክብሩ
ማን አሉኝ?
ክብሩ ክብሩ ክብሩ በለጠ ማን?
ክብሩ በለጠ።
በለጠ አ እሺ፣ ለ betting site ኡ እና ለቴሌብር ይህን ስልክ ቁጥር ነው የሚጠ አ በዚህ ነው የምጠቀመው አሁን የለም።
አ በዚህ ነው የምጠቀመው እሺ። መቼ ነበር ያስተላለፉት?
ዛሬ ጠዋት
ስንት ብር ነበረ?
መቶ ብርና አስር ብር ፊት ለማድረግ ነበር history ንም ያሳያል እና የሆነ ኮድ አሳይቶናል
እህ። እሺ፣ ደንበኛችን እሱን transaction history ላይ ያለውን screenshot አድርገው በምነግሮት ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ
እሺ፣ ስልክ ቁጥር የያዙ ዜሮ ዘጠኝ ዘጠና ሁለት
ስልክ አንዴ ላስቸግር ይዝልኛል ስልክ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት
ስሞትና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ልክ ነው ደመያቸው።
ሀምሳ አምስት
እሺ፣ ሌላም ረዳት ነገር አለ?
ይላል እሺ፣ ለደወል እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚከተለው ድምጽ በኋላ አስቀምጡልኝ። መልካም ቀን።